ተቆጣ ሰውዬው ራሱ ሄሎ በየእፍቶ አቤት ተቀበልክ አይደል
አሁን ተቀበል።
እሺ በቃ እ አይ፣ እሺ።
ደውላቸው ነው እሺ እሺ አመሰግናለሁ።
እሺ